hello hello ሰላም ጤና ይስጥልኝ። hello hello፣ ሰላም ነኝ። አቤት ወይ አ አይሰማም?
ይሰማኛል። ይሰማሃል?
እሺ አ አንቺ ጋር ይቆራርጥብኝ ነበር። order ስልኬ ባትሪ ዘግቶብኝ order cancel ሳልል እንትን finished ሳልል ሰጥቼ ነበር።
እሺ ንገረኝ። order ነበር order ነበር ልንገርሽ።
አ እሺ ሰላሳ ስድስት አርባ ሰባት ሰላሳ ስድስት አርባ ሰባት አ ማነው ስምህ?
እኔ አብዱል ማሊክ እሺ አብዱል መሊክ complete ልበልክ አይደለ?
አ ጨርሰናል።
አ እልልሃለሁ።
እሺ እሺ እሺ